ሄሎ የኔ ስትልልኝ ሰላም ምን ነበር?
እንዴት ነው ማግኘት የሚቻለው? እናንተ
stand-up comedy ነው።
የት አካባቢ ሴት ሲኤምሲ ሚካኤል Economic Association ህንፃ ላይ ነው።
ሲኤምሲ ሚካኤል እሺ። ከዛ
እ፣ ከዛ ከትኬት ስምንት ሰዓት ስም- ሁለት ጊዜ ነው ያለ። ስምንት ሰዓት እና ሁለት ሰዓት ላይ ነው። አስቀድሞ ቲኬትን እዚህ ይመዘገቡና ቲኬቱን ከዛ በሩ ጋር ያገኙታል።
እሺ፣ አባቴ አመሰግናለሁ።
ለመዝግበውት አልተመሰገንኩም።
እና ለመዝግበውት እሺ፣ ማንበል ስሞት ማርታ
አሉኝ።
ማርታ
ማርታ ማን
አያሌ አያሌ እሺ፣ ስልክ ቁጥር
ስልክ ቁጥር ዜሮ ዘጠኝ ሰማንያ ሁለት እሺ፣ ሰማንያ ሶስት እሺ፣ ሀያ ዘጠኝ ሀምሳ አራት ሀያ ዘጠኝ ሀምሳ አራት እሺ። መታደም የፈለጉት ሰዓት ስምንት ሰዓት ነው። አስራ ሁለት ሰዓት ከምሽቱ
እህ፣
ከምሽቱ ሁለት ሰዓት ነው ወይስ ከቀኑ ስምንት ሰዓት?
በፈለጋችሁ ሰዓት ይቻላል።
አይምረጡ እርስዎ።
ስምንት ሰዓት አካባቢ ወይ ሁለት ሰዓት አድርገው ሁለት ሰዓት ከምሽቱ ሁለት ሰዓት እሺ። አስቀድሞ መቶ ትኬቱን ይቁረጡ።
እሺ።
እ፣ ብቻዎት ነው ወይስ ሰው አለ?
አይ ብቻዬን ነው።
እሺ። ስለ ደወልና መስገናን መልካም ሌሊት ይኑለት።
አሜን አሜን ሁላ
እሺ።